ሆና ስለማሪ ባባ
ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን።
አሪፍ ነሽ? መኪና ፈልጌ ነበረ፣ እባክህ ይመቻች። ምን አላችሁ?
ምን አለ?
መኪና ፈልጌ ነበረ በማለት እሺ አለን። ምን አይነት መኪና ይፈልግ?
ሴዳን አላች? ሴዳን ወይም ቤልታ? ሴዳን ወይም ቤልታ በአራት ይመስላል።
ሴዳ ሴዳን የለንም። ቅርታ
ኦኬ፣ ቤልታ አላችሁ በአራት ይመስላል?
ያ- የአዲስ ቤልታ እና
የአዲስ ቤልታ ይኖረናል በአራት ይመስላል አለሽ?
ይኖረናል። እሱ ቁጥር ልስጥ
እሺ፣ አለን። የአዲስ ቤልታ አለን።
ኦኬ፣ ንገሪኝ። እሺ፣ በእኔ ባራ ማለት በአራት ፒስተን ነው የፈለግኩት ካለ ገ- ምንሽ ገብቶሻል? ሶስት ናቸው
አዎ ያ እ፣ በ cream dashboard አለ ሁለት ሺህ ሰባት ይሆናል።
ስንት ይባላል?
እሱ ቁጥር ልስጦት ዜሮ ዘጠኝ አስራ አንድ
ያዝ ዜሮ ዘጠኝ አስራ አንድ ያዝ ስልክ አንድ ስልክ ያዝ ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና
ትሬዳለህ።
እሺ እ፣ ሌላ ዲዛይር አ-
ዲዛይር አለን። ዲዛይር አስራ ሀያ ሀያ አንድ አለ።
አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ነው አይደል ያልሽው ስልኩ?
አዎ አዎ እሺ ዲዛይር አለን። ሀያ ሀያ አንድ አለን።
እ፣ ሀያ ሰባት ከሀምሳ የሚባል አለን። እ፣ እንዲሁ ሀያ ታጥቋል።
ሀያ ሶ- ሀያ ሀያ ሶስት አለን።
ስንት ይወጣላችኋል? ሀያ ሰባት ከሀምሳ ስንት ይወጣለታል? ብድር አንድ ሚሊዮን ባንክ ይወጣለታል።
አስራ ሰባት ከሀምሳ cash ማለት ነው።
አዎ ድርድር ይኖረናል። ዲዛይር አለን። ሀያ ሀያ ሶስት ሁለት ነጥብ ሁለት ለእጅ ፈልጋ ስድስት መቶ ሺህ ባንክ አለበት።
አይ ሁለት ነጥብ ሁለት ጋር አልደርስም እኔ እስከ አንድ ነጥብ ስድስት ባለው የሚያልቅሻለሽ እ፣ ሁለት ነ- እስከ ስንት?
እስከ አንድ ነጥብ ስድስት ሌላው ባንክ የሚሰሽ ማለት ነው።
አዎ እኮ አለን። compact ኦችም አለን። የኮሮላም አለን።
ኮሮላ አይቻለሁ መሰለኝ TikTok ላይ ተለቃላቸው አዎ khaki color አለን። አዎ ኮሮላ ጽድት ያለች ስንት ነች እሷ?
ሁለት ነጥብ አውቶማቲክ ነች?
ስምንት አዎ ሁለት ነጥብ ስምንት ስንት አለባት?
አንድ ሚሊዮን ባንክ ይመቻችን። ድርድር ይኖረናል። የትኛውም መኪናችን ላይ ድርድሮች አሉ።
አዎ እየሄድሽብኝ ነዋ። ታዲያ አሁን ሁለት መቶ ሺህ ቀንስብኛለሽ ሲመጣ
ድርድር ይኖረናል። ያው በአካል ሲመጡ ድርድር ይኖረናል። አባት
አዎ እኔ አሁን የምትነግሪኝ ይኸውልሽ፣ ድርድሩ ሌላ ጉዳይ ነው። እስከ አንድ ነጥብ ስድስት cash ባለው ከኮሮላ ከቤልታ በ four piston ወይም አ- ሁለት ሺህ አስራ ሁለት compact ባሉት እሺ compact ሁለት ሺ አስ compact ሁለት ሺ ስድስት ይኖ- አለን አስራ ሰባት ከሀምሳ የምንለው አይ ሁለት ሺህ አስራ ሁለት ከሁለት ሺህ አስር በላይ
ሁለት ሺ አስሩ ሁለት ነጥብ ሶስት አስራ ዘጠኝ ከሀምሳ አለን
አስራ ዘጠኝ ከሀምሳ እሷን ስንት አ- ይወጣልታል?
ሰባት መቶ ሺህ ይወጣለት እዳ አለበት።
እዳ ሰባት መቶ ሺህ አለበት።
እ።
እናንተ ከነዕዳው ታዞራላችሁ እንዴ?
አዎ ከነዕዳው ማዞር ትችላላችሁ ወይስ በውክልና ነው?
አዎ እ፣ በእዳውን በደርሶ ይከሱታል ማለት ነው። ባንክ ላይ ይሄው ይቅ- እንትን ይላል ይዞራል።
ባንክ ላይ መዞር ይችላል። ወደ እኔ ይዞራል ባንክ ላይ አዎ በእኔ በእኔ ስም ነው የሚሆነው ሊብሬው። ያ ማለት አዎ እዳውን አንተ ስለሆነ የሚከፍሉት በአንድ ስም ይወጣል። አባት
መስቀል ፍላወር
አዎ መስቀል ፍላወርና ፓርክ እንገኛለን። እ፣ compact ኦች እና ኮሮላዎች እዛ ስላሉ መስቀል ፍላወር branch ኣችን መሄድ ይችላሉ።
እሺ፣ ደውላለች።
እሺ